አንድ ቀን ነው አንዴ ነው ዲፖዚት
ሄሎ
ዲፖዚት የተደረገ እንትን ያልገባ ID እንትን text አድርጋ ብዬ ነበር።
ቴሌግራም ላይ ልካችሁልናል።
ቴሌግራም ላይ አላኩትም።
ቴሌግራም ላይ deposit text ኡን ላክልን። እሺ ሙሉ deposit text ኡን ላክልን። ለማለት ማለት ID እንትኑ text ኡ ጠብቶ ID ውን ብቻ ነው ያስላኩት እኔ ከሲቪ ላይ
ሙሉ text ኡን ይፈልጉታል ለማሳወቅ በእነሱ በኩል መካሄዱን ማረጋገጫ ስለሚሆናቸው እኔ የ transaction number ኡን ብቻ ነው የሰጡኝ እንጂ ሙሉ text ኡ መላክ አይችሉኝም ሙሉ text ኡን ላኩልኝ ብልሃቸዋል፣ ደውለህላቸዋል።
ብዬ አናገርኳቸው። ግን ሙሉ text ኡን ሳይሆን ID ውን number ኡን ብቻ ነው የምሰጡት።
ሙሉ text ኡን በላቸው። ይቅርታ እኛ ደግሞ ለቻፓ ለሳንቲም ስንልክላቸው ሙሉ text ኡን ካላክንላቸው አያስተናግዱንም።
ታዲያ እንዴት ነው ማድረግ የሚቻለው?
ደውልና ግዴታ ሙሉ text ያስፈልጋል በላቸውና ሙሉ text ኡን አስልካቸው ይልካሉ።
እሺ።
እሺ